ሄሎ ሰላም ጤና ይስጥልኝ። ዳዊት ነኝ ከዚህ ጋር እሺ ዳዊት
አልትራይት
ምን አልከኝ?
አልትራ አልትራ ቴኖ አልትራ አልትራ ማለት ለከስተመሩ ነው ሞር አድቫንቴጀስ የሆነው ማለት ነው።
አዎ፣ ዴሉክሱ ሁለት ደግሞ አይነት ነው።
ለኤጀንቱ ዴሉክስ ማለት ነው። ዴሉክሱ ለኤጀንቱ
ኦኬ ልዩነታቸው እሱ ነው ማለት ለከስተመር ሞር በጣም እ፣ እንዴት ነው ይሄ፣ እ፣ ቶሎ እንድ- አንተ እንድትበላ advantageous ነው ለከስተመሩ ማለት ነው።
ይሄ ultra አልትራው ላይ ማለት ነው።
okay፣ deluxe ላይ ሲሆን ግን አንተ ነህ እንትን የምትለው።
okay እንደዛ ነው እንትኑ።
አዎ አዎ እሺ ለማንኛውም ኦዶቹን ታስተካክልልኛለሽ አልትራውን?
እ፣ ጄሪ የ ultra odd ይስተካከላል እንዴ? የ ultra odd ይስተካከላል እንዴ? ultra መሆን ይችላል። እሺ ታስተካክልልህ።
አዎ
ultra እኮ አድርጌልሃለሁ እያለች ነው።
አርጋልኛለች ኦዱን እንድታስተካክልልኝ።
ኦዱን ነው ኦዱማ አይለወጥም እያለች ነው።
constant ነው።
አዎ ኦዱ አይለወጥም። እሺ እሺ በቃ thank you እሺ እሺ